ሄሎ ሄሎ ጤና ይስጥልኝ።
Donkey Tube አዎ Donkey Tube እና ምን ልርዳዎት?
ድንቅ ልጅ ለመጠቆም ነበር ና እሺ
ሌኒ ትባላለች።
ስንት አመቷ ነው?
አዎ፣ አምስት አካባቢ አመቷ ነው። ሐዋሳ ነው ያለችው።
አምስት አላለፋትም አይደለ?
አዎ አምስት አካባቢ ነች።
እሺ
እንትን የ TikTok account አላት። እሱ ጋር ገብታችሁ ማየት ትችላላችሁ።
ምን ነው የሚለው account ቷ?
ይሄ እንትን ይቺ ኤ አለች አ የ Gmail እንትኗ ኤ አለች ኢሌኒ ይላል።
at at ኢሌኒ አዎ at ኢሌኒ አንድ አራት አራት ይላል።
አንድ አራት አራት
አዎ
እሺ ከዚህ የ- በፊት ካልተጠቆመች ልመዝግባትና check አደርጋለሁ።
እሺ የእናቷን ስልክም እዛው ስላለ Telegram account ቷ ጋር እዛ ማግኘት ይቻላል።
ስጠኝ እስኪ አንተ ስምህን ንገረኝ። አንተ እሺ ኃይለ ኢየሱስ
ሄሎ ሄሎ፣ አይሰማሽም?
እሺ ስምህን ንገረኝ።
ኃይለ ኢየሱስ
ኃይለ ኢየሱስ ኃይለ ኃይለ ኢየሱስ ኢየሱስ።
ማ- ኃይለ ኢየሱስ ጌቴ
ማ ኃይለ ኢየሱስ ጌቴ።
ጌቴ አዎ ዜሮ ዘጠኝ ስልክ ቁጥር ይሄ የያዘው አዎ፣ ይሄን ያዡ። የእናትየዋን ስልክ ቁጥር ልስጥሽ ከፈለጋችሁት ምናልባት።
አዎ የህፃኗን ስምም የእናትየው ስልክ ቁጥር
ዜሮ ዘጠኝ አስራ ስድስት አስራ ስድስት አርባ አንድ